ገና ስንጀምር በለጋነታችን ገና ስንጀምር በለጋነታችን ፍቅራችን ማማሩን አይጉድ ወይ ማስቀናታችን አይ ገና ስንጀምር በለጋነታችን ገና ስንጀምር በለጋነታችን ፍቅራችን ማማሩን አይጉድ ወይም አስቀናታችን አይ ነበር የምንመስለው የአንድናት አንድ አባት ስንወጣ ስንገባ በምንሄድበት እንደዚያ ቆይተን በፍቅር እንዳለን አይሆኑ ሆነና አታለሉኝ እኔን ናይሆን ሆነና አንቺ ልጅ አታለሉኝ እኔን አይ ገና ስንጀምር በለጋነታችን ገና ስንጀምር በለጋነታችን ፍቅራችን ማማሩ ታይጎድ ወይም አስቀናታችን አይ አይ ገና ስንጀምር በለጋነታችን ገና ስንጀምር በለጋነታችን ፍቅራችን ማማሩን ታይ ወይ ማስጠናታችን ነሆን ግን ፍቅር ተረዳ ሁሉንም እውነተኛ ፍቅር ካንቺ ሌላ የለም። ተመለስኩኝ በቃ ዳግመኛ ላልከዳሽ ይቅርታ አድርግልኝ ስለ ፍቅር ብለሽ ይቅርታ አድርግልኝ አንቺ ልጅ ስለ ፍቅር ብለሽ አይ ገና ስንጀምር በለጋነታችን ገና ስንጀምር በለጋነታችን ፍቅራችን ማማሩን አይጉድ ወይ ማስቀናታችን አይ ገና ስንጀምር በለጋነታችን ገና ስንጀምር በለጋነታችን ፍቅራችን ማማሩን አይ ወይ ማስቀናታችን አይ ስንጀምር በለጋነታችን ገና ስንጀምር በለጋነታችን ፍቅራችን ማማሩን አንቺ ልጅ ወይ ማስቀናታችን አይ